hello ሰላም ጤና ይስጥልን ቤተሰቦች።
አዎ ጤና ይስጥልኝ።
አብሮ ይስጥልን ቤት ቤት ነው።
እሺ የሆነ ነገር አለብኝ ከ CBE ላይ እሺ
ከ CBE ላይ ሁለት መቶ ብር transfer ያደረገ ነበር ትላንት ከሰዓት እሺ ስንት ብር?
እ፣ ሁለት መቶ ብር እሺ አልገባም።
አዎ በወራ ቤት ቤት ላይ ወደ ቤት ቤት አልገባም ማለት አዎ ገና አልገባም።
እሺ እንትን አደረግ እ፣ deposit message ኡ ላክልን
አይ ላክልኝ በእናትሽ ትናንት እኮ አላክልኝ።
deposit message ኡ ላክልንና ቴሌግራም ላይ
እሺ ከዛ እኛ ደግሞ ለቻፓ ወይ ለሳንቲም እናሳውቃለን። message ኡ ላክልን የተቆረጠበት።
ትዕግስት ትዕግስት ላድርግልኝ message ላይ እንትን ቴሌግራም ላይ አዎ አያ አያ አሜን።